ስልን ዋሽንግተን ሕክምና ማዕከል ሰላማሽ እንዴት ነሽ?
እግዚአብሔር ይመስገን።
ከየት ጋር ነበር የምደውልልሽ?
እሺ
patient ነበረ CT scan የሚነሳው እሺ
እ? head CT
head CT scan አዎ፣ አዎ without contrast ተነስቷል ከእናንተ ጋር ከሁለት ቀን በፊት
እሺ ለመድገም ነው።
አሁን አልደወላችሁማ ከደቂቃዎች በፊት እንዲህ ብላ እንዲህ ብሎ ነው ስልኩ ብሎኝ ነው በሌ- በዚህኛው ስልክ የሞከርኩት።
አይ ከየካ ኮተቤ brain CT scan ብለው አናግሬ ነበር ብዬ ነው በቃ ከደወሉልሽ እሱ ነው። እሺ እምቢ እምቢ ያለ- እምቢ ያላቸው ስልክ ሲል- ሲለኝ ነው። በቃ እሺ አናግራቸው። እሺ ይቅርታ።
እሺ እሺ